ጤና ይስጥልኝ። አሪፍ ነው። መልስ የማቆም ነው።
hello
አቤት ደንበኛችን
በቴሌግራም ላከው ብለሽ ልክ ነበር withdraw ያደረኩትን የቅድሙን ስልኩ ላይ ደግሞ ማንም የለም። last three ስንት ነው ያለው።
እሺ ማን በሚል ስም ነው የላኩልን ቴሌግራም ላይ?
ሳ- ሳሚ ኬቢ የሚል በዚሁ ስልክ ነው። ሳሚ ኬቢ ነው የሚለው።
እሺ ከአቫተር መቶ ብር አይደለ?
አ እሺ ደርሶናል፣ እየተሰራ ነው። እንዳለቀ እናሳውቆታለን።
ደረሳችሁ ሲስተሙ።
አዎ
thank you። እሺ ታሱ አገላግኝ እና ከሚያሳልፈን አለን።
እሺ እሺ